ሄሎ ሄሎ አቤት፣ ሰላም ነው።
ሰላም ጤና ይስጥልኝ።
ኢትዮ ኢትዮ ሲግን ነው።
አዎ
እንትን ስም ነው የጫጭው
እ የጫጭቱ ሀገር ነው።
እ፣ የትኛውን ልካው?
አዲስ ሳሶ ሳሶ
ሰባ ስምንት ብር ከአርባ አራት ብር በላይ ሰባ ስምንት
ሰባ ስምንት ከአርባ አራት
ነዛ ነው።
አዎ
እንትንስ ማለት አሁን ምን ትንሽ ማድረግ ይቻል ይቻላል።
እ፣ ከየት ነበር አንተ የደወልክልኝ?
እ ከየት ነበር የደወልክልኝ?
እዚህ ደቡብ ነው።
እህ ደቡብ ምዕራብ
ደቡብ። ስምህን ንገረኝ እስቲ።
እዚህ ኤርሚያስ አዚ እያሉ ከዚህ በፊት አይደል?
አዎ ስምህን ንገረኝ።
ኤርሚያስ እ ኤርሚያስ
ኤርሚያስ
አዎ። ከዚህ በፊት አዝዤ ነበር። ከዚህ በፊት ኤርሚያስ ማን ነው?
መኮንን ኤርሚያስ መኮንን። እሺ ስለዚህ አዎ፣ አሁን ላይ የሳሶ ዋጋ ሰባ ስምንት ከአርባ አራት ነው። ቦቫንስ መቶ ሶስት ከአስራ ሶስት ሳንቲም ነው።
ሰባ ስምንት ነው አልከኝ
አዎ
እና እንትን size ችግር የለውም። አ- አ- በፈለኩት ማዘዝ ይችላል።
እ፣ የእኛ ተወካይ አለ አይደል እዛ አካባቢ። የእሱን ስልክ የለህም?
አለ ያወራሁት ነበር እሱን ማለት ነው።
አዎ እሱን መጠየቅ ትችላለህ። ምን ያህል ማዘዝ እንደምትችል እንደዚህ አይነት መረጃዎችን ከፈለግ እሱን መጠየቅ ትችላለህ። ለእሱ ደውለህ በቂ መረጃ ካላገኘህ ግን እ፣ የሌላ ሰው ስልክ ሊሰጥህ ስለሚችል መልሰህ መደወል ትችላለህ።
አይ ዋጋ difference ስላለ እኮ ነው። ወይ እሱ ነገረኝ። አንተ ነገርከኝ። size እ፣
አንተ ነገርከኝ። አ- እሱ አዎ።
ስለተለያዩ የአሁን ኦ- ኦ፣ ዋጋው አሁን እ፣ አሁን ላይ እ፣ አሁን የነገርኩህ ነው የዋጋው ሁኔታ እሺ እሺ እሺ እሺ በቃ፣ እሺ ማለት ነው። እሺ